Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንትን cash out ብዬ ነበርና withdraw አድርጌ ወደ account ያልገባልኝ መቼ ነበር አሁን።
በዚህ በዚህ ስልክ ቁጥር የደወልክበት ነው?
አዎ ይሄ ነው ስንት ብር ነው?
ሁለት ብር ሁለት ሺህ ብር። እሺ ጠብቀኝ።
አዎ።
እሺ Hello ወይ?
የቴሌ ብር ቁጥር የደወልክበት ነው አይደል?
አዎ
አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ቀን።
Okay እሺ